ወይኔ ወንድም አልገባም እኮ ገብቷል ያልከኝ
ምን ነበረ?
ገ- ገብቷል ያልከኝ አልገባም።
እ- እኔ ጋር ነበረ የሚያወራኸው።
እሺ እሺ እሺ ይቅርታ።
ብዙ ነን፣ አንድ ችግር ሺህ ብር የለውም።
አድርጌ ነበረ ግን አንድ ሺህ አልገባም።
ብር። እሺ፣ የደወልክበት ቁጥር ነው?
አዎ ሰላሳ ሁለት መጨረሻው እሺ። መቼ ነበር withdraw ያረከው?
አሁን ነው ያደርጉት ቢያንስ ከአስር ደቂቃ በፊት።
እሺ፣ አን- እሺ፣ አንዴ ትጠብቀኛለህ? ሊና እሺ ጠብቅልኝ።
Hello፣ Hello በዚህ ቁጥር ነው አይደለ? በደወልክበት ነው ቴሌብር።
መጨረሻው አዎ፣ መጨረሻው ሰላሳ ሁለት ገብቶልሃል። በሱ ቁጥር ምናልሽኝ ገብቶልሃል።
ያሉ እሺ፣ ስለደወሉ እናመሰግናለን። መልካም ቀን።